ጤና ይስጥልኝ ቤት ቤት ነው የምንረዳው።
ጤና ይስጥልኝ እናት።
እሺ ማታ መቶ ብር deposit አድርጌ እሺ፣ ከ account ኤ lock አድርጎታል። እዚህ ጋር ግን አልገባልኝም።
በዚህ ስልክ ነው።
አዎ፣ እሺ፣ አንድ ደቂቃ ከምንድን ነበር ያስገባኸው?
ከአቢሲኒያ ባንክ እሺ፣ message ደርሶሃል?
locked የሚለው እም፣ ያ መውጣቱን ማለት ነው።
ሞ- አዎ ደርሶኛል።
እሺ፣ እሱ message ቴሌግራም ላይ ያስቸግርሃለሁ። ትልክልኛለህ። ከዛ ደግሞ የአቢሲኒያ account ነበር አለ አይደል?
አዎ፣ እሱን ከቤት ቤት ስልክ ቁጥር ጋር አድርገህ ቴሌግራም ላይ ላክልኝ።
እሺ፣ ከዛ እንዲገባልህ እናደርጋለን።
እሺ፣ አለ የቴሌግራም account ኣችን አዎ አለ።